ሰላም ጤና ይስጥልን። በሽት ቤት ችን የምንረዳው ጤና ይስጥልን። በእናትህ ማታ ከቴሌ ብር deposit ለማድረግ ፈልጌ ነበረ። ከዛ ከቴሌ ብር ወጥተዋል። እንትኑ ደግሞ አልደረሰኝ። ቤት ቤት ብር message ኡን ቴሌግራም ላይ ልካህልናል?
አይ እንትኑ ማታ message ሳላወቅ ቴሌ ከቴሌ ብር ያው የገባልኝ መልከኝ ከቴሌ ብር የገባልኝ message እሺ ሳላውቅ delete አድርግቼ ግን እንትኑ አይቢ ቤት ቤት ሀምሳ ብሩ ቁጥሩ
ልከውልሃል? እሱን
screenshot አድርግቼ ልላክልሽ?
አዎ message ኡን ላክልን ቴሌግራም ላይ እሺ እሺ እሺ